ሄሎ ሄሎ ሰላም ጤና ይስጥልኝ። እንዴት አረፈድክ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። የከልካይ ስልክ ነው እ?
የከልካይ ስልክ ነው የማን የከልካይ ስልክ ነው።
አ
ከ STEM for Kids ነበር የምደውልልህ እሺ የልጆች ኮምፒውተር programming training እና ስልክህን አስቀምጠህልን ነበር ተጨማሪ መረጃ ፈልገህ አስታወስከው?
አላሳወኩም። እኛ ግን ያለ- እኔ ያለሁበት ራቅ ያለ ቦታ ነው። ይቻላል? ቀጥ በእንትን የት አካባቢ ነህ?
ጎንደር
Okay፣ ጎንደር እንኳን ለጊዜው አልጀመርንም። ያው አዲስ አበባ፣ መቀሌና ጅጅጋ ነው እየሰጠን ያለ ነው። ግን እዛ አካባቢ ስንጀምር ግን ደውለን እናሳውቀሃለን።
እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ